ስሜት እንደማሳለፍ ይደረግበት።
እኔ የምልዳው እንዴት ዋልሽ?
ሰላም ደስ ዋልክ?
አለሁ እግዚአብሔር ይመስገን። ትናንትና ሰባት መቶ ብር withdraw አድርጌ አካውንቴ ላይ አልገባም። እስኪ check አድርጊልኝ።
በዚህ ስልክ ነው?
አዎ
እሺ፣ አንዴ ጠብቀኝ።
እሺ። ከተደራጀ ማብራት ያቆማል። ሐዋሳ አለ ምን ፈልገህ ነው? አለ እኮ ምን ፈልግ
hello፣ ወዬ
process ላይ ስለሆነ ነው ለቻፓ ስላሳወቅን ይገባል። እሺ፣ አሁን
እቺ ብትመ ወይ ወደዚህ መልሽልኝ ልጫወትበት ብቻ እንደቻልሽው አድርጊ።
process ላይ ከሆነ መመለስ አልችልም።
okay እሺ ለዛ ነው። እሺ እሺ እሺ my dear እሺ ባባ